ነው። ሰላም ይመስጥልኝ ቤት ላይ እንዴት ናችሁ? ሰላም ነው።
ወዬ አማን ነው? ሰላም ነው?
Hello፣ ወዬ አይሰማም አሁን ይሰማል። እንዴት ነህ?
አለሁ እግዚአብሔር ይመስገን። Aviator አይደለም እንዴ?
ምን አልከኝ?
Aviator Aviator እ?
Aviator Aviator Hello።
እንትን ከቤት ነው Hello፣
ወዬ ወዬ Hello፣ Hello አይሰማም?
Hello።
Hello ለእኔ እኮ ይሰማኛል።
እኔን እየተሰማኝ አይደለም፣ ለዛ ነው።
እሺ Aviator ይሰራ ሰርቷል Aviator ኡ Aviator እ እ
እየሰራ ነው።
አዎ እየሰራ ነው።
አይ ከ- እኔ ጋር አልገባልኝ ብዬ ነው
ምን አል- እምቢ አለህ አንተ?
እ እስኪ ምን አልገባልኝ እያለክ እንደሆነ ቴ- ቴሌግራም ላይ screenshot አድርገህ ትልክልኛለህ?
Connection ነው እያለኝ ያለው።
እኮ connection ከሆነ እስኪ refresh እያደረግ ወይ VPN እያበራክ ምናምን ሞክረው። ከዛ እምቢ ካለ እስኪ መልሰህ ደውልልኝ።
እሺ እሺ፣ ማለት አባ።